Hello ጤና ይስጥልኝ። ችብችብ
ተደውሎልኝ ነበረ እንደ አጋጣሚ ስልኬን አጥፍቼው።
Okay ሻው ከችብችብ ነበር የምንደውልሎት።
እሺ ሄኖክ ኖት አይደለ?
አዎ ሄኖክ።
እሺ ችብችብ ላይ game ተጫውተው አሸንፈው ነበር አስቤዛ።
አዎ አዎ እሺ location check እያደረግን ነበር። የት ነው የሚመጣሉት? Location የት location ኡ?
እንትን የቦሌን ታውቂዋለሽ? ቦሌ ብራስ ቦዝ- ቦራ የልጆች መጫወቻ አዎ አዎ ቦሌ ቦራ ብራስ ጋር።
ኖት።
ብራስ ጋር ሆኖ አዎ፣ ቦራ የልጆች መጫወቻ ጋር ነው።
Okay እሺ እሺ ሲደርስ እናመሰግ- ይደውሉልኛል።
አዎ ይደውላሉ።
እሺ እሺ እናመሰግናለን። መልካም ቀን።
Thank you እሺ